ሰላም ነው። ብር ይዞብኝ ነበር። ጌጤ withdraw አድርገህ ነው? ስንት ብር ነበር?
በዚህ ቁጥር ስድስት ሺህ ብር።
ላድርግልህ አንዴ ጠብቀኝ።
እሺ አዎ፣ ግን የኔ በቃ ሁሌ ነው የሚይዘው። አዎ
አይ ዛሬ እሁድ ስለሆነ ነው። እሺ እሁድ ስለሆነ ነው።
እ ለዛ ነው።
አዎ ለዛ ነው።
አዎ፣ ዛሬ ሙሉ ቀን ሲደውሉ ነበር።
አ፣ አ፣ ወደ ባንክ ነው
አይ ቴ- ቴሌ ብር ነው።
ይሄ ገብቷል። እሺ ስድስት ሺህ ገብቷል።
አዎ፣ እሺ እሺ አባቴ በቃ ወደ ውድ እንትን ትበላ።
እሺ አ፣ ወደ ባንክ ከሆነ በተለይ እንትን ይላል፣ ያስቸግራል። ሳንቲም ፔ ይሰራል።
እሺ ገባ፣ ይኸው ገባ። ጻፈኝ ይሄኛው በጣም ተበላሽቷል። አዎ ልክ ነህ። እሺ thank you አመሰግናለሁ።
እሺ እሺ፣ መልካም ምሽት።
ያው ደህና ነህ።